ሱራብ አቤት አቤት፣ ሌላ እንዴት አደርክ? ጸዲ ነኝ እግዚአብሔር ይመስገን። እ?
እ፣ ዋ- ጸዲ ነኝ ከዋሳ እሺ እሺ፣ ጸዲ እንዴት ነሽ?
የኦፊስ ስልክ ነው። እሺ እንዴት ነህ?
ነው እንዴ? እሺ እሺ፣ እንዴት ነሽ? እንዴት ነው?
አለሁልህ። አለን እየመጣ ነው እንዴ?
ጠቅጥቂያችሁ ነበር? አይ እ፣ ሳሳትሽ ነው እ፣ አንቺ ልጅ።
እኔ እኔ ምን አረ እናንተ ጋር የምሰራው ልጅ አይደለሁም።
በጣም ይቅርታሽ።
ችግር የለውም ግን ደውዬላችሁ ግን ነበረ okay ለምን ነበር?
እ፣ ለነገ ስቱዲዮ ጠዋት ላይ እመጣ ነበር እና
እሺ እሱ እኮ- schedule እንደ- እንዲይዙልና አዎ እንድትይዙልኝ ነበረ።
በቃ እሺ፣ አንድ አምስት ደቂቃ ታች ለ customer service ኦቹ ተታሃል።
እሺ ግን ት- ንገሪኝ እሺ ፕሊስ ቶሎ አዎ እነግርሃለሁ፣ ለማወቅ ችግር ብዬ የለም።
ነው። እሺ እሺ እሺ ጉርቴክ